ጤና ይስጥልኝ ሰፋ
እንትን እንትን ገኑ እንትን ጃንቦቦች የሚጫወቱ ታራ እንትን የነሱ እንትን ሌላ ሰው ገባ መስለ ሀያ መቶ ሀያ አምስት ብር እንትን ፎጅሩ እንትን አስወጣት ቢነክተው አርለማ ሌላ ሰው ገባ መስለኝ እንትን ይፈልጋል እንትን የሚገባ ሰው ይፈልጋል።
መልካ አካውንት ተቀንሶቦት ነው እርሶ ሳያውቁ እርሶ ሳያውቁ ከአካውንቱ ተቀንሶ ነው?
አዎ ከቀንስኮ ከቀንስኮ አዎ እንትን መቶ ሀያ አምስት ብር እንትን ወደ ፎቸር የምንወጣው እንትን እኔ አይደለም ያለ እንትን ሌላ ሰው ግን እንትን አለ መስለ እዚህ ወደ ፎቸር አስወጣው መቶ ሀያ አምስት እና መቶ ሀያ አምስት ብር ሁለት ጊዜ ሰላሳ አስራ ሶስት ደቂቃ ምናምን እና መቶ ሰላሳ ቼክ አድርግ በእናትህ ወይ እንትን ንገራ እንትን ሰው ፎቸር እንትን ያስገባ ቁጥሩ ምንም ነገር አልተረዳኝም። ወጪ አድርገው ነው ገቢ ነው ያደረጉት? ገቢ ነው ወጪ ያደረጉት?
አይ እንትን ወደ ቴሌብር ውስጥ ያለና ወራ ጃምቦ ቤት ገሙ ቦርስ ነው ያለ ታራ እንትን ገም ውስጥ ነው ያለ ይጫወታል። ታራ አንድ ጊዜ እንትን መቶ ሀያ አምስት ብር እንትን ወደ ፎጀር ማስወጣው ሌላ ሰው መሰለኝ እኔ ድል የለም ለዛ ነው
በዜሮ ዘጠኝ ስልሳ ሰባ ሁለት አርባ ሁለት ሰባ ሁለት ላይ ቴሌግራም ላይ ያነጋግሩን፣ check እናደርግልዎታለን።
ምንድን ነው የምትለው?
ዜሮ ዘጠኝ ስልሳ
ዜሮ ዘጠኝ
ስልሳ
ስልሳ
ስልሳ አሉ
ዜሮ ዘጠኝ ስልሳ
ሰባ ሁለት ሰባ ሁለት አርባ ሁለት አርባ ሁለት ሰባ ሁለት በዚህ ቁጥር ቴሌግራም ላይ text ያድርጉልንና እናየዋለን።
ይሄ ስልክ ይሄ ስልክ እንትን ትንሽ የኛ ስልክ ነው ግን ቁጥር ነው። በዚህ ቁጥር አሁን በሰጠሁት ቁጥር ቴሌግራም ላይ ያነጋግሩን።
እሺ፣ ይሄ